ድሪል የሚያስፈልጋችሁ ጤና ይስጥልኝ ቪዥን ኢትዮጵያ ፌኒት ነኝ። እባክዎ ምንድን ነው?
ፍሪጅ ላስመዘግብ ነበርማ።
እሺ ደንበኛችን ቪዥን ID ልቀበሉ?
ቪዛ ID የለኝም። serial number ልንገርሽ።
number ኡን ይነግሩኛል ደንበኛ ሶስት ዜሮ ስልሳ ሁለት
ሶስት ዜሮዎች አዎ
እሺ ስልሳ ሁለት ሰላሳ ዘጠኝ ሀምሳ ዘጠኝ አምስት
ሰላሳ ዘጠኝ ሀምሳ ዘጠኝ አምስት አይደል ያሉኝ?
ሰላሳ ዘጠኝ ሀምሳ ዘጠኝ አምስት
ይሰማል ደንበኛችን?
አዎ ይሰማል፣ ይሰማል። እየሰማሁሽ ነው።
እሺ መስመር ላይ double black lounge
ደብል ብላክ ባርና ሬስቶራንት አይደል?
አዎ፣ አዎ፣ lounge።
እሺ ቪዥ ID ዎትን ልስጦት ለሌላ ጊዜ ወይስ?
እሺ ብቻ እኔ promoter ኡ ነኝማ።
እሺ እሺ ባለቤቶቹ ሲደውሉ ለእነሱ እናስተላልፋለን።
እሺ
ልቀበል?
እ፣ የሚጠገንለት ነው ወይስ እኔ promoter ኡ ልንገርሽ?
የሚጠገንለትን ሰው አይሻልም?
ጸጋዬ፣ ጸጋዬ
ጸጋዬ ማን?
ብርሃኑ።
ስልክ ቁጥር የእርሳቸውን ይሰጡኛል?
ዜሮ ዘጠኝ ሀያ
ዜሮ ዘጠኝ ሀያ ሰላሳ አራት ሀምሳ አራት አርባ ስድስት ሰላሳ አራት ሀምሳ አራት አርባ ስድስት አዎ ምንድን ነበር የሆነ የፍሪጁ ብልሽት?
I think ሶኬቱ ሳይሆን አይቀርም።
Okay ገመዱ ላይ ነው።
check አድርገው ሄዶ
ገመዱ ላይ ብዬ ልመዝግብላት። ለማንኛውም በቃ ፍሪጅ ብለሽ መዝግቢ። totally ቆሟል፣ መስራት አቁሟል።
እሺ deep fridge ማለት ነው። ሌላ ምናውቀው ነገር አለ?
የለም አድራሻ ያው መስቀል ፍላወር ነው፣ ማየት ትችላላችሁ መሰለኝ።
አዎ እዚህ ላይ ማየት እንችላለን። ቪዲዮ ID ከተገኘ ማየት እንችላለን።
እሺ እሺ
ስለደወሉ እናመሰግናለን። አገልግሎት ላይ ያለውን ሀሳብ አስተያየት ከሚሰሙት ድምጽ በኋላ እሺ።
ያስቀምጡ። መልካም ቀን።
እሺ መልካም ቀን